ጤነስትልኝ ከአምቡላንስ ሊዲያ ነኝ። እባክዎ ምን ልርዳ?
የሆነ ችግር ተፈጥሮ ነበረ።
የት አካባቢ ነው?
ኮርክ ከተማ
እ?
ኮርክ የት ከተማ አካባቢ? ምን ከተማ? ምን ኮርክ ከተማ?
ከተማ ኮርክ ኦርኬ ከተማ የት አካባቢ ነው? የት አካባቢ ነው?
መናኸሪያው ምን ክልል ነው?
ኮርክ
እኮ ምን ክልል ውስጥ ነው ያለው? ምን አይነት አደጋ?
አማራ ክልል ነው።
እሺ፣ ምን አይነት አደጋ ነው የተከሰተው?
እ፣ በመኪና አደጋ ነበር።
በመኪና መኪና አደጋ ነው?
አዎ በአስታኛው ድረሱ።
እዛ አካባቢ ያለ የመ- እንትን ፖሊስን አሳውቁና እዛ አካባቢ ያለ ቀይ መስቀል ደውሎ እኛ አዲስ አበባ ከተማ ውስጥ ነው ያለ ነው። አማራ ክልል ላይ አሁን መድረስ አንችልም።
ምን አዲስ አበባ ማለት ከተማ ነው?
ውስጥ ነው ያለው። አዲስ አበባ ከተማ ውስጥ ነው ያለው።
እ፣ አማራ ክልል ላይ የለ አዲስ አበባ
ሄሎ ሄሎ